ብር withdraw አድርጌ ብር አልወጣልኝም።
የደወልክበት ስልክ ቁጥር ነው በፊት ቤት ስልክ ቁጥርህ?
በዚሁ በደወልኩበት አዎ፣ አንዴ ሁለት ሺህ ብር አንዴ አንድ ሺህ ብር ሶስት ሺህ ብር ማለት መቼ ነው።
ነው? ዛሬ ነው?
አሁን አሁን አሁን እሺ ጠብቀኝ አንዴ።
ምክንያቱም ያው የነበሩበት አሰራር ሰዎችን ስለማቅ አላዘም ትንሽ ተሰማ ግን በኋላ ሲዳማ